ግን ሌባ በዚህ ደረጃ ደፍሮት እኮ ሄሎ
ሄሎ፣ ኦሽን ላውንደሪ እንዴት ነሽ?
እግዚአብሔር ይመስገንማ።
አለን። እኔ የምልሽ እንትን የልጆች ፎጣ ምናምን ስንት ነው የምታጥሩት? አብሬ እንድልከው ነበረ።
የልጆች ፎጣ ፎጣ በ size በ size አለው ዋጋ
እኮ እስከ ስንት ይሆናል?
እ መጀመሪያ ቴሌግራም አለ።
እ እ
hello
ወይ ምን አልሽኝ? እ አለኝ አለኝ ቴሌግራም አለች።
አለኝ።
አዎ ቴሌግራም bot ላይ ቴሌግራም bot ላይ አለን። ይሄ ኦሽን ላውንደሪ እና price list ይመጣልሻል ዋጋ ከፈለግሽ አሁንም እነግርሻለሁ በቃል ግን እሱ ንገሪኝ።
ያ- ያቀልልሻል ላንቺም የምትፈ- እሺ፣ አይ ንገሪኝና ሊወስዱ ስለመጡ አንድ ላይ እንድልከው ነው። ብዙ ካልሆነ ዋጋው
እሺ መልሼ ልደውልሽ አንዴ
እሺ።